ጤና ይስጥልኝ ግርሞስ
አብሮ ይስጥልን እንደማያችን ከአሪፍ ፔ ነበር የምደውልዎት። አሪፍ POS machine
እሺ POS ማሽኑ ላይ ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር።
እዚህኛው ጋር ገጥሟችሁት ነበር?
አ ግሩም ሆስፒታል አይደለ?
ግሩም ሆስፒታል ነው።
አ ከእናት ባንክ
እሺ አንድ ጊዜ ስልክሽን ንገሪኝና ጠይቂያቸው እዛ የሚሰሩበት ቦታ ጋር መልሼ ልደውልልሽ።
እሺ ዘጠና ሶስት ዘጠና አምስት ላይ ደውሉልን።
ዘጠና ሶስት ዘጠና አምስት አደማያችን እሺ እሺ እናመሰግናለን። መልካም ቀን